ጤና ይስጥልኝ በሽታ ቤት ቤት ነው የምንወልደው ሰላም ነው ሰላም
አለን እግዚአብሔር ይመስገን ገንዘብ ወጪ አድርጌ ነበር በዚህ ስልክ ነው
አዎ ስንት ብር ነው
ሁለት ሺ እሺ አንዴ ጠብቀኝ check ላድርግልህ እሺ እሺ የምሽት ነው እሺ እሺ እሺ
ሰማንያ ስምንት ዜሮ አራት ብለህ ደውልላቸው የሌላ ሰውንም በዚሁ መቼክ ማድረግ ትችያለሽ
ምን አልከኝ የሌላ ሰው
እሺ
ስልኩን በዚሁ አብሬ እነግርሻለሁ የኔን እንደጨረስሽ አይ ያ- ያንተ ካልሆነ check ማድረግ አልችልም ወደ ተ- ወደ ቴሌ ብር ነው አይደል የላከው አስራ ስምንት ሀምሳ ሰባት ዘጠና አዎ።
ሰባት ሀምሳ ስምንት ምን አልሽኝ ገብቶልሃል እሺ check አድርገው እሺ አመሰግናለሁ እኔም አመሰግናለሁ መልካም ቀን
መልካም ቀን እሺ